እማ ሰላም ነው። እንትን ነበረኝ ዊል ነበረኝ እና ሶስት ቀን ምናምን አለ ምንም ያላቸው የለም።
ኦኬ ይቅርታ፣ ተደውሎሎት ነበር?
ምንም የተደወለልኝ ሶስት ቀኑ ወደ ሁለት ሺህ ብር ነበር።
ኦኬ እሺ፣ ስሞቱን ማን ልበልሽ?
ናሪ
ማን?
ናሪ ዜሮ ስልክ ልንገርሽ።
እሺ፣ ይሄኛው አሁን የደወሉበት ነው ሰላሳ ሶስት ነው።
አይ እሱ አይደለም በሁለት እሺ።
ሺህ ነው ሀምሳ ስድስት እሺ፣ ሀምሳ ስድስት ሰላሳ አራት
አራት
ዘጠና ዘጠኝ አንድ ሶስት
ሀምሳ ሶስት ሀሪ ነበር ያሉት።
ናሪ
እሺ፣ ምን እ፣ የት ነበር location ኡ?
እዚህ መርካቶ አካባቢ ተክለ ሃይማኖት
okay እሺ፣ በቃ አሳውቅሎታለሁ፣ ይደወልሎታል።
አለ system ላይ
እ
እሺ ምን ያው አሉኝ?
ማለት እሺ በቃ እንደ ተደውልልናልሽ አዎ እንደውልታለሁ። እሺ